ሲጠራ እንዲህ በሄድንበት የድህነት አርማ መሆናችን ይቀር ተቀርቧልማ እማ ማማ ኢትዮጵያ ቀረን ከብረሽ በቅርብ ይመለሳል የድሮ ስምሽ ማማ ኢትዮጵያ ቀረን ከብረሽ በቅርብ ይመለሳል የድሮ ስምሽ ኋላ ቀርድ ኋላት ብሎ ስላንቺ ያወራ ሳይደነግጣል ድንገት ሆነሽ አገር አውራ ያኔ ኢትዮጵያዊ መሆን ዓለምን ያስቀናል። ስድብ መሆኑ ተሽሮ ሽልማት ይሆናል። ላሌው ላሌው ዙፋን ይታየኛል ከብረሽ ዓለም እንደ ድሮ ሲያይሽ ላሌው ላሌው ሰንደቅ ይታየኛል ተሰቅሎ ከሁሉ አገር በላይ ከብሎ ለአምላክ ተዘርግቶ ከሚታይትሽ በረከት ፍለጋ ሰው ፈሶ ደጅሽ የሕዝብሽ ጎተራ ሞልቶ በመትረፉ የናቀሽ ይመጣል ድሃ ባለሻፉ ላሌው ላሌው ሰንደቅ ይታየኛል ተሰቅሎ ከሁሉ አገር በላይ ከፍሎ አሌ ማአሬ አለ ኢትዮጵያ ኩራት ይሆናል ስምሽ ለመጠሪያ አሌ ማአሬ አለ ኢትዮጵያ ኩራት ይሆናል ስምሽ ለመጠሪያ ታሪክ ራሱን ይደግምና ይመለሳል ያንቺ ዝና ሀገር ወዳድ ሰፊው ሕዝብሽ ያቆምሻል በአዲስ ስምሽ አዴ አዴ ታሪክ ራሱን ይደግምና ይመለሳል ያንቺ ዝና ሀገር ወዳድ ሰፊው ሕዝብሽ ያቆምሻል በአዲስ ስምሽ አዴ አዴ አዬ በኬር በኬር በኬር ተነሰናል ለስራ ሀገር በልጆቿ እንድትኮራ በኬር በኬር በኬር ተነስተናል ለስራ ሀገር በልጆቿ እንድትኮራ እምነት ብቻ ምንም አይፈይድም። እምነት ብቻ እጅግ ታጥፎ እምነት ብቻ መስራት ያስፈልጋል። እምነት ብቻ ላብን አተፍትፎ እምነት ብቻ እንዳይሆን ጠንክረን እምነት ብቻ በስራ ታሪኳን እምነት ብቻ ምለን ተነስተናል። እምነት ብቻ ልንቀይረው ስሟን እንሰራለን፣ ለሀገራችን እንለፋለን፣ ተነስተናል እንሰራለን፣ ለመለወጥ እንሮጣለን፣ ተነስተናል እንሰራለን፣ ለሀገራችን እንለፋለን፣ ተነስተናል እንሰራለን፣ ለመለወጥ እንሮጣለን፣ ተነስተናል